Hello. Hello አቤት አቤት
ዩቲዩብ ለመሰልጠን ነበር ኦንላይን ስልጠና
ኦንላይን ስልጠና ነው ያለን አሁን ላይ በሳምንት ሶስት ቀን ለሶስት ወር የሚቆይ Okay online የለም አለ አለ የኦንላይን ነው ያለው Okay እኮ ምንድን ነው መስፈርቱ የሚያስፈልገው
እ email address አለዎት
አዎ
እሺ እ ክፍያ ከፍለው በቴሌግራም ይልኩልንና በ email address ኦት link እንልካለን በዛ link ገብተው ነው የሚማሩት ኢንተርኔት ያሉበት አካባቢ ካለ እዛው ባሉበት ሆኖ በስልኮት ነው የሚማሩት እ ክፍያውን ከፍለው ቴሌግራም ላይ ስም ስልክ ቁጥር email address እና የከፈሉበትን ደረሰኝ አንድ ላይ ይልኩልናል እ ከዛ በ email ኦት link እንልካለን የቴግራ- የቴሌግራም group ም አለ እዛ ላይ add እናደርጉታለን እሺ ክፍያው ስንት ነው
እ ክፍያው በ credit hour ነው አጠቃላይ ሀያ credit hour ነው ያለን የሶስት ወሩ ለአንድ credit hour ሰባት መቶ ሀምሳ ብር ነው ሙሉ ክፍያው አስራ አምስት ሺህ ብር
Okay እሺ በየትኛው ስልክ ቁጥር ነው ቴሌግራም ላይ እንትን የምለው screenshot እ- አድርጌ የምልከው በሰባ አምስት ቤቱ ስልክ ቁጥር ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ አሁን ልመዝግቦትና ልመዝግቦት መጀመሪያ እና ስልኩን እነግሮታለሁ
እሺ እሺ ስሞትን ይንገሩኝ